ጤና ኢትዮጵያ ሄደንኛው ባክ ስመለስ
ሄሎ
ይሰማል። ደንበኛዎችን ከብሔራዊ መናፈሻ አሁን ደውዬ ነበር።
እሺ፣
ጠይቆ ነበር የማሽን ኮድ ማሽን ተበላሽቶብን።
እሺ፣ ቆጣሪ እየመለሰ ነው ያሉኝ ነው።
አዎ
እሺ፣ አይ እሱን ነግረውኝ ድጋሚ መዝግቤ ይልዎታለሁ። ቲን ነምበር ተነግሮኝ በቲን ነምበሩ አግኝቼዋለሁ። አራት ድንገሮች ቲን ነምበሩን ቼክ ማድረግ አራት ዜሮ አለብን።
አራት ዜሮ ሀያ ሁለት ሰባ ሶስት ሀያ ዘጠኝ አዎ
እሺ በቃ እና ይመጣሉ።
አዎ፣ ይመጣሉ። አሁን መዝግቤ ያለው ከአንድ ሰዓት በኋላ መቶ የጥገና አገልግሎት ይሰጡታል።
እሺ እሺ፣ አመሰግናለሁ። እሺ፣ እሺ፣ ሌላ ምረዳውስ ነገር አለ?
ችግር ችግር የለም። እሺ።
እሺ፣ ስለደወሉ እናመሰግናለን። አገልግሎት ይላሉ ሀሳብና ስልክ ከሚሰሙ